કરાને વાત አሁን ሀይ ያለ ነው
እሺ ምን ነበር አባ
እ?
ምን ነበረ
ይሄን ዲፖዚት አርጎ አልገባም ብሩ
እሺ የጽሁፍ መልእክት ልከውልናል እ?
የዲፖዚት ሜሴጅ ልከውልናል ላኮ ላኮ እሺ፣ ከላኩልን እባክዎ በትዕግስት ይጠብቁን እሺ
እሺ፣ እ?
በትዕግስት ይጠብቁን ብዙ ደ- customer ነው እያስተናገድን ያለውን ብዙ ደንበኞች ናቸው እሺ።
transaction ተቋርጦበት ያለው እና እሺ፣ እሺ፣ ትንሽ ጠብቁን፣ እሺ?
አስተካክልና እሺ፣ አስተካክል እሺ እናመሰግናለን እሺ